ወጣሽ እንዴ?
አዎ ሄድኩኝ ትራንስፖርት ይዤ እ
okay ነገርሻት ወደ ቤት እንድትጠብቀኝ?
አዎ አዎ ክፍያ ልትከፍልለት ነው?
አዎ
እሺ አይ ነግሬያታለሁ ከውስጥ ቆልፈሽ ቤቱን አስተካክላችሁ ቤቱን ብያታለሁ።
ቻው እሺ ወይ የ mother ስልክ text ላድርግልህ ትነግራቸው?
ምን ብዬ በቃ ከነገርሻት እኮ እኔ አልቆይም። ምን አ ነግሬያታለሁ ከቤት እንዳትወጡ ብያታለሁ።
ቻው እሺ
እሺ